አርባ ሁለት
hello
ጤና ይስጥልን። ከቢጂአይ ኢትዮጵያ ነው የምንደውለው።
እሺ እሺ ደንበኛችን ከአሁን ደውለውልን ነበረ።
አዎ አዎ
አዎ ከዚህ በፊት አስመዝግበውን ነበር አይደለም?
ያስመዘገበ የትኛው ነው ድራፍት አስመዝግቤያለሁ ምን ነበር ያስመዘገቡት ከዚህ በፊት?
አንዴ ማሽን እምቢ ብሎንም አስመዝግበን ነበረ ድራፍት ደግሞ አስገብተን ውሃውን አልደረሰንም ነው የተበላሽቶ ወስዶት እስካሁን አልመጣልንም ብለን አስመዝግበን ነበር
ድራፍት ነው የተበላሸበት ደንበኛችን።
አ- የተበላሸ አዎ ድራፍት የተበላሸ ድራፍት ወሰዱት እሺ ሙሉ በርሜሉ ከዛ እስካሁን አልመጣልንም አ- ተ- የተበላሸ ስንት በርሜል ነው የተወሰደው? አንድ ነው አ- አንድ በርሜል አዎ አንድ በርሜል በላሽ፣ ሶስት ግን አልተያሉትም ቅያሬው አልደረሱትም።
አልደረሰኝም
እሺ ደንበኛችን ይሄን ለማረጋገጥ ነው። እናመሰግናለን።